ሄሎ Hello፣ ሰላም፣ እንዴት አደሩ? እንዴት ዋሉ?
እግዚአብሔር ይመስገን።
አሜን፣ እግዚአብሔር ይመስገን።
ቦታ ላውራ
እሺ፣ ወይስ የወጣቱ ነው የምሽቱ የአሁኑ?
ያሁኑ ስምንት ሰዓቱ።
እ
እሺ፣ ግን ሰዓት እየሄደ ነው። ይደርሳሉ አይደል? ይመጣሉ።
አይ ሰው አካ- ፀሐይ ሪል ስቴት ነኝ። አዎ፣
ምን አለኝ?
ፀሐይ ሪል ስቴት ነኝ። አጠገባችሁ ነኝ፣ እዛው ነኝ።
ነው እንዴ? እሺ፣ አዎ፣ ስም አልበል ቤቴሌም ቤቴሌማ አጽናዋል።
ስትሉ ስል
እሺ፣ ዜሮ ዘጠኝ ሰላሳ አንድ ዘጠኝ ሰላሳ አንድ ሀምሳ ስምንት ሀምሳ ስምንት ስልሳ ስልሳ ስምንት
ስልሳ ሁለት አስራ ሰዓት ነው።
ስምንት ሰዓት ይጀመራል።
አዎ፣
እም፣ እሺ፣
ሁለቱም ሰው ነው የፈለጉት በቴሌ።
አንድ ሰው እኔ ብቻ።
እሺ፣ account transfer አድርግለው።
እሺ እሺ፣ ደውል። አመሰግናለሁ። መልካም ቀን።